ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
አለ እግዚአብሔር ይመስገን።
አንድ cash register እናንተ ጋ ነበር እሺ
እና memory አልቆብን ነበር የሰጠናችሁ። በጣም ቆየ።
እሺ መች ነበር ያስገባሽው?
አንድ ስምንት ወር ምናምን ሆኖ ቆይተዋል።
እ- የማሽንሽ ሞዴሉ ምንድን ነው ንገሪ።
ቁጥሩን ብቻ ነው የማውቀው፣ ግን ሲኤምኤ ምናምን ነው ቴሜ አልከፈልሽም?
አዎ፣ ቴሜ።
የሚሞሪ
ከፍለናል።
ከፍላችኋል?
አዎ እሺ እስካሁን አልተደወለ?
አልተደወለም አሁን አለቀው ያላለቀም ነው እም፣ እና እንትን ምናምን